hello hello hello ጤና ይስጥልኝ ምን ልታዘዝ ቴሌቪ ጤና ይስጥልኝ ምን ልታዘዝ ቴሌቪ
ትነግሩኛለች?
ምን አሉኝ ይቅርታ ምን አሉኝ አይሰማም
ይሄ ምሽግባ
ሚቴሌቪን ጌም ነው የጥያቄና መልስና የእድል ጨዋታ አለው ኮከብ ዘጠኝ ሰማንያ አምስት መሰላላ ይችላል
እሺ፣ ሌላ
ያርጉ ሶስት የሚለውን ሲነኩ ሰባት ቁጥር አማርኛ ያርጉ ቋንቋ
ተባቆሎ አብ ሰባት ቁጥር ከሶስት ቁጥር ለመጫወት የሚለውን ሲነኩ ጥያቄና መልስና እድሎን ይሞክሩ የሚል አለ። ጥያቄና መልስ የእጅታ በጥቂ ነው የሚጠቀሙት።
ትኬት
አዎ።
የዝብ የዝብ ብር ነው።
ዕለታዊ ከሆነ ሁለት ብር፣ ሳምንታዊ ከሆነ አስር ብር ነው።
ሳምንት ትቆጥኛለች።
አዎ ይጠቀሙና እምቢ ካሉት መልሰው መደወል ይችላሉ።
እሺ፣ ሞክራለሁ።
እሺ መልካም ጊዜ።